ሄሎ ሄሎ ዘሩባቤል አቤት offline ነህ እኮ አይደል እንዴ? ኦንላይን አይደለህም እኮ እዚህ አየሁት account ህን offline ነህ።
እ
offline እንደሆንክ ነው የሚያሳየኝ። ኦንላይን ሁንና እስኪ በ data ሞክረው።
እንዴ data አብርቼ logout እኮ ብዬ እኮ ድጋሜ ስገባ ነው password ኡ offline offline ነው ነው የሚለኝ። እኔ እንግዲህ እዚህ ጋር የሚያሳየኝ account ላይ offline ብሎ ነው። ኦንላይን አይደለህም። እስኪ ይኸው ሞክረው ድጋሜ ሞክረው ድጋሜ
password ኡን እኮ password ኡ እኮ ነው አላስገባ ያለኝ ነው የምልሽ። ኦንላይን እኮ ነው ሳየው account ህን offline ነው ነው የሚለኝ እያልኩ እኮ ነው።
እሺ ሊያውና ደውልልሻለሁ።
እሺ
እሺ